Hello ጤና ይስጥልኝ ሀሚድ ነኝ አብሮ ምርጫ ይስጥልን ሰላም እንትና አንዴ confirm አድርግልኝ withdraw የተደረገ ብር ነበር እሺ በዚህ ቁጥር ነው
አዎ እሺ እሺ አንዴ ጠብቀኝ
እንካ ግባ እስኪ mobile banking ላይ ግባና የእጅ ጽፈዋል
Hello አቤት አምስት ጊዜ ነው አስር ሺ አዎ።
አምስት ሺ አስር ሺ አስር ሺ አዎ።
አስር ሺ አዎ።
Okay። እሺ confirm እያረኩልህ ነው ሁሉንም እሺ